ቴንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ ፍቅር አትመኪም የኑሮ መጠንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ ፍቅር አትመኪም አሃ እንቅልፍ እየነሳ አሃ ጎትጉቶ ጎትጉቶ አሃ ፍቅርሽ ነው ያመጣኝ አሃ ወደ አንቺ ጎትቶ አሃ በውበትሽና አሃ በጠባይሽ እንጂ አሃ አይደለም በሀብትሽ አሃ ገብቶሽ ብትረጂ የኑሮ መጠንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ አፍቅር አትመቂ የኑሮ መጠንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ አፍቅር አትመቂ አሃ ሀብቱንም አይኔ አሃ አንቺ ከተስማማን አሃ የለፋንበትን አሃ ማንም ይቀማን አሃ ባልደከሙበት አሃ ስማ የነበሩ አሃ አይተሸለታጥበው አሃ ወድቀው ሲሰበሩ የኑሮ መጠንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ ፍቅር አትመኪም የኑሮ መጠንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ ፍቅር አትመኪ መጠንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ ፍቅር አትመኪ የኑሮ መጠንሽን ከኔ ጋር አትለቂ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ ፍቅር አትመኪ አሃም ስለዚህ እኔ ፍቅር አሃም ፍጹም ይቅርብሽ አሃም አይዞሽ አታስቢ አሃ በእኔ ሆንብሽ አሃ ፍቅርን እኔና አንቺ አሃ እመሃል ቤት ይዘን አሃ መኖር እንችላለን አሃ በደስታ ፍንጥዝም የኑሮ መጠንሽን ከኔ ጋር አትለኪም የኑሮ መጠንሽን ከኔ ጋር አትለኪም በዘመዶችሽ ፍቅር አትመኪም የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለቂ በዘመዶችሽ ፍቅር አትመኪም በዘመዶችሽ ፍቅር አትመኪም በዘመዶችሽ ፍቅር አትመኪም መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው አወደኝ ተረኑ ቀዩ ጽጌረዳ አወደኝ ተረኑ ቀዩ ጽጌረዳ አረንጓዴ መስኩ ተራራና ሜዳ የሀገር የመሬት የተወለድኩባት የሀገር የመሬት የተወለድኩባት ናበቀኝ ውበቷ ኢትዮጵያ የኔ ናት። መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው እንጀራ በቀይ ወጥ ጭኮና ጨጨብሳ እንጀራ በቀይ ወጥ ጭኮና ጨጨብሳ ጠላውና ጠጁ አለኛ ልረሳ ቡሄና እንቁጣጣሽ ገና ፋሲካውም ቡሄና እንቁጣጣሽ ገና ፋሲካውም እስክስታ ጭፈራው ትዝ አለኝ ፋኖ መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው የሀገሬ ቆንጆ እንሶስ ላሞቃ የሀገሬ ቆንጆ እንሶስ ላሞቃ የብራ ሸንክታ ድሪዋን አጥልቃ ኩታን ደርባ በባህሏ ደምቃ ኩታን ደርባ በባህሏ ደምቃ ከጥምቀተ ባህር ወጣቻ ሽብርቃ መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው ማማር በሀገር ላይ መኩራት በሀገር ላይ ማማር በሀገር ላይ መኩራት በሀገር ላይ ከሀገር ወዲያ ደስታ መኖር ነው ገደል ላይ ይጥማኝ ሚራበኝ ልኑር ተቸግሬ ይጥማኝ ሚራበኝ ልኑር ተቸግሬ አጣሁም አገኘሁ እኔስ በሀገር መቼ ነው ዛሬ ነው ነገ ነው እኔ አንቺን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው መቼ ነው ሀገሬን የማየው ዛሬ ነው ነገ ነው ኢትዮጵያን የማየው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው